ጤና ይስጥልኝ አሽቴ ደንበኛችን ምን ልርዳዎ ጤና ይስጥልኝ። አሁን በቴሌብር አሳልፌ ነበርና እሺ
text ገብቶልኛል transaction number ኡ ማለት ነው። እዛ ሁሉ ስፖርት ላይ ግን ብሩ ስላልገባ እንዴት ነው?
ከቴሌብር ወደ ሁሉ ስፖርት ነበር የላኩት?
አዎ በአሪፍ ላይ አዎ።
እሺ ገሚያቸው ስንት ብር ነበር የላኩት?
ሁለት መቶ ሰባ ስድስት
ሁለት መቶ ሰባ ስድስት እሺ ስሞትን ማን ልበል ደንበኛችን ቢኒያም ቢኒያማ
መሀሪ
በዚህ ስልክ ቁጥር ነው የሚጠቀሙት ቴሌብሩ?
አዎ አዎ አዎ አዎ።
እሺ ደንበኛችን እየመዘገብኩለት ነው። መስመር ላይ ጠብቁኝ።
እሺ
እሺ ደንበኛችን በምነግረው ስልክ ቁጥር ከቴሌብር የደረሰው text message አለ አይደል?
አዎ አዎ።
እሱን screenshot አድርገው ይ- ይላኩልን
በቴሌግራም በ- በቴሌግራም አዎ።
እሺ ዜሮ ዘጠኝ እሺ ዘጠና ሁለት
እሺ አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት
አንድ ሀምሳ አዎ እሺ፣ በዚህ ስልክ thank you.
ቁጥር ይላኩልን። ስሞትንና ስልኮትንም ያስቀምጡልን ደንበኛችን።
እሺ እሺ እሺ።
እሺ እናመሰግናለን ስለደወሉ። መልካም